Hello ሰላም ነው?
እግዚአብሔር ይመስገን። እንዴት ነህ?
አብርሃም ነኝ ከአዲልፍ።
እህ? እህ?
አብርሽ ነኝ አብርሃም አብርሃም ከአዲልፍ
አብርሃም ከየት?
ከአዲሎ ከአዲልፍ እሺ፣ እሺ። አብርሃም agent ኣችሁ ነኝ። አንድ ሰዓት በቀደም ለማስተካከል ምናምን ነገር እየሞከር ነው ብሎ ነበር። ሰዓት ሶስት ሰዓት limitation ኑ በጣም እንትን ነው።
ምን አልከኝ?
ሰዓት ሰዓት ሰዓት ሰዓት እሺ፣ እንዲጨመር ሰዓቱ ምን ሆነብህ?
አይ ሰዓት ሁለት ሰዓት ከምናምን ነው ይዘጋ ያለው። የሆነ ጊዜ አነግራቸውን እና ይስተካከላል ለማስተካከል Okay፣ እየሞከርኩ ነው።
Okay። እሺ፣ ጄ እ?
አንዴ ቆይ፣ እሺ፣ ጠብቀኝ አንዴ።
እሺ።
ሻሎ ካይረን ካይረን ነው።
ኬኖ ኬኖ አ ኬኖ ሰዓት እኮ አይስተካከልም አብርሃም።
በቃ ሁሉም አይ ሌላ እንትን አሁን ሌሎ- ሌሎች እንትኖች እኛ ጠም ስለዋሉ ሰዓታቸው ሊሚት አይደለም፣ ግን እዚህ ካስተመር በጣም እንትን እያለ ስለሆነ ነው ሰዓቱ በጣም አይ ስለዚህ ነው።
ሰዓት እኮ መስተካከል አይችልም እኛ ጋር። እሺ ተመሳሳይ ነው ሁሉም ጋር ሁሉም አዎ፣ የሁሉም ሰው ነው የሁሉም ነው።
የትኛውም ቤት ብር ሄደህ ሾፕ ሄደህ ብትጠይቅ ሁለ- አንድ አይነት ነው፣ ተመሳሳይ ነው ሰዓቱ።
Okay መስተካከል አይቻልም እ፣ እንትኑ አዎ መስተካከል አይቻል። ከዚህ በፊትም ተጠይቀው ነበር መስተካከል አይቻልም ስላሉ ነው። እሺ
በቃ እሺ።
በቃ እሺ፣ አብርሽ፣ እሺ፣ ሰላም ደህና